Hello Hello፣ አቤት። ሰላም ጤና ይስጥልኝ። ቤት ቤት ነው የደወሉት ቦነስ ላስለቅቅ ነበር።
እ ቦነስ እሺ ቆይ ኮዱን ንገረኝ አባቴ።
አስር
እሺ
አስር ብለሻል።
አዎ፣
ስልሳ አስር ስልሳ ሀያ ሰባት አስራ አንድ
እሺ የነገርከኝ ኮድ ልክ አይደለም። አስር ስልሳ ሀያ ሰባት አስራ አንድ ነው አ ስሚኝ እ?
አስር
እሺ ስልሳ አስር ስልሳ ስድስት ስልሳ አልኩሽም ስልሳ ስድስት አድርጊ።
ቀሪ ጨዋታዎች አሉት እኮ ቀሪ ጨዋቶች አሉ።
አ በስምንት ምናምን ነገ ማለት ነው እና ዛሬ ዛሬ ዛሬ ማታ የሚከናወኑ ጨዋታዎች አሉት አራት ሰዓት እና ከነገ ወዲያም እንደዚሁ የሚጨ እ?
ከትኬቱ ግን ምን የሚል የለውም።
ትኬቱን እኮ ነው እያየሁ ነው የምነግርህ አባቴ። አንተ ትኬት እኮ ነው
እና ስንት ብር ደራሽ ነው? እሺ ንገሪኝ።
በመቶ ብር አይመደብከው አይደለም
ከአንተ አይደለም ወይ እንትኑን ሰስተሃል ማለት ነው። አስር ስልሳ ስድስት ሀያ ሰባት አስራ አንድ አይደል አልከኝ?
አ ቆይ መጀመሪያ ተረጋግተሽ ስሚ።
እሺ
አስር እም